ቆይ ድጋሚ እየደወልኩ ነው። ምን ሆኜ ነው ግን?
hello hello hello hello አይሰማም አይሰማም ይሰማል እ
ቻሩ ነህ ወይ? ቻሩ ነህ ወይ?
አዎ አዎ አዎ
ኦርደር ነበር
ዘጠና አራት ሀምሳ ስድስት ሄሎ